hello ፍቅር ነኝ።
ፍቅር ወይ ስልሳ ስድስት ሀምሳ ሶስት ስንት አልከኝ?
ስልሳ ስድስት ሀምሳ ሶስት ስልሳ ስድስት ሀምሳ ሶስት እሺ customer ስልኩ አይሰራም ብዬ አሳውቄ ነበር። አስር ደቂቃ በላይ አልፎታል። ሌላ order ስለያዝኩኝ እሱን ለመስራት እየሄድኩ ነው።
ኃይለ ሚካኤል ነህ አይደለ?
ኃይለ ማርያም።
ኃይለ ማርያም ማለት ነው።
እሺ እሺ ቆይ አንዴ ትንሽ ጠብቀኝ እሺ። አሁን ምግብ ቤት እደውልልሃለሁ።
መልሼዋለሁ ብዬ ነው ተመ- ዝሮ ዝሮ
እንዴ ምግቡ
መለስከው?
አዎ ሌላ order ሰላሳ ደቂቃ ቀረኛ ቦሌ ያዝኩት order ቆይ አንዴ እሺ እ፣ እፈልገዋለሁ ቢልስ customer አንዴ አንዴ አታገሰኝም?
አረ እሺ መልስ ለነገሩ በቃ ቶ ይኸው ይኸው መለሱልኝ። አሁን ገና switch off ነው። መልሰኸዋል አይደለ?
አዎ መልሼዋለሁ በቃ እንኳን መለስከው ጥሩ አደረግክ።
እሺ እሺ እሺ እሺ